ስራዩ በዜማ ወሰኑ ወሰሩ ሃይማኖተን ዘሎ ማለት ነው። መጽሔት ወሰኑ ወሰሩ ሃይማኖተ ወሰኑ ወሰሩ ወሰኑ ወ ወሰኑ ወሰሩ ሃይማኖተ ሰራ ክርስቶስ ምስሌሆሙ እንዘሃሎ ውስተ ማህበሮሙ